አሁን እየመዘገበች ነው። ይሄ ነው አስላ
አሎ
ስልኝ አብሮ ይስጥልህ።
ከቢጃ ኢትዮጵያ ነው እየደወልኩ ያለው። ደመያችን አሁን ደውለውልኝ ነበር።
ሄሎ
ደመያችን ይሰማታል፣ ይሰማታል።
ሄሎ።
ደመያችን ሄሎ።
ደመያችን ይሰማታል።
አሁን ይሰማል፣ አሁን ይሰማል።
እሺ ከቢጃ ኢትዮጵያ ነው እየደወልኩ ያለው። አሁን አስመዝግበው ነበር ለየሚ ባርና ሬስቶራንት።
አ
እሺ በ system ምክንያት የሆነ አንዳንድ ነገሮች ጠፍተው ነው። እ የደንበኛችን ስም ማን ነበር ያሉኝ?
ይሚ ባርና ሬስቶራንት ነው አሁን ያልኩት።
አዎ የ- የባለቤቱ ስም አ የባለቤቱ ስም አሁን ለጊዜው ብዙአየሁ አበበ ብሎ አይደለ ያስመዘገበሽ፣ አዎ ግን ዋና የድርጅቱ ስም ይመንሻል ወርቅ አለማው ነው የሚለው።
አይ ችግር የለውም። እዛ ሲመጡ ብዙ አበበ ነው የሚያገኙት።
አዎ ያገኙናል። አ እሺ ስልክ ቁጥር ይንገሩኝ።
እሺ 09 19 37 ሰላሳ ሰባት 91 ዘጠና አንድ 86
ቡልጋሪያ ነበር አይደል ያሉኝ?
አ ቡልጋሪያ ሚካኤል ኤዩ በስተጀርባ ማለት ነው ሚካኤል ሉቃ
እሺ አመሰግናለሁ።
እኛም እናመሰግናለን።